hello ደልኝ ፊልም ሰዎች አምት እንዴት
አለን እንፈልገን ነው። የሆነ ማስታወቂያ ሰምተን ማየት ነው።
እሺ ሱቅ ግዢ እንዴት ነው process ኡ? እንዴት ነው መመዝገብ የምንችለው?
እ፣ ያሉት እርስዎ እዚህ አዲስ አበባ ነው ወይስ አይደለም ሌላ ክፍለ ሀገር ነኝ ያለሁት፣ ክፍለ ሀገር
እሺ እሺ እዚህ እ፣ ተወካይ ያለዎት መጥቶ ሊያይሎት የሚችል እያንዳንዱን መረጃ እ፣
ተወካይ ያለዎት እዚህ
ይኖራል፣ ሰው ይኖራል።
አ፣ ብር ለእርሱ ራሴ መገባት ይችላለሁ።
okay ይቻላል አ፣ ይቻላል። እ፣ site ኦች አሉ site ኦች ጀሞ አለ ለምሳሌ እ፣ እ፣ እ፣
ጀሞ አካባቢ አለን ዞብል አለን እ።
ሾላ ካሳንችስ እና እ።
አዋሪ አለን
ጀሞ ያለው አሁን ዋጋው ወጥቷል።
እ፣ የዋጋ list እንኳን እኔ ጋር የለም እኔ ቀጠሮ አስይዤ እ፣ እ።
ከሽያጭ ሰራተኞች ጋር ነው እሱን እ፣ በዝርዝር የሚያወሩት
ታዲያ አሁን መመዝገብ አይቻልም?
ይቻላል። መቼ መቼ ይመጣሉ? ወደ አዲስ አበባ ይመጣሉ እርሶ?
እመጣለሁ ወይ ደግሞ ሰውም እ፣ እንትን እላለሁ። አሁን መመዝገብ አይቻልም። በአሁኑ አሁን ለራሱ በቃ እንደዛ ከሆነ ወይ የተወካዮትን ስልክ ይስጡኝና ከእሱ ጋር ቀጠሮ እ።
ይዘን መ- ሙሉ መረጃውን ወስዶ ለእርሶ ይነግሮታል።
ይሄንን ስልክ ያዙ፣ ይሄንን ስልክ ያዙልኝ፣ መዝግቡልኝ። ይሄንን እሺ እሺ። ስሞትም አልበል።
ለሜሳ ለሜሳ ጎሹ
እሺ። ማስታወቂያችንን ከምን ነበር የሰሙት?
ኢቲቪ ላይ
እሺ በቃ እ፣ ደውሎትና እ፣ እ።
ደውሎትና የተወካዮትን ስልክ ይሰጡኛል። ከዛ እሱ መጥቶ ሙሉ አ- መረጃውን ይወስዶን ይወስድሎታል።
በቃ እጠጣለሁ። አ፣ ስልክን ያዙልኝ፣ ስልክን እና ስምን ያዙ። ለሜሳ ጎሹ በሉና ያዙ።
እሺ እሺ እሺ እከታተላለሁ፣ እኔ ምን እከታተላለሁ።
እሺ እሺ። እደውልሎታለሁ። እሺ እሺ እሺ።
እሺ። መልካም ቀን።